Hello hello hello ሰላም እንዴት ነህ?
ሰላም ነው አለን አለን አለን እግዚአብሔር ይመስገን። ምን ሰላም ልርዳ?
ነው?
እግዚአብሔር ይመስገን።
እንትን እ፣ አቢሲኒያ ነው አይ አይደለም፣ አቢሲኒያ 83 97 እ፣ ይሄ ይሄ ምንድን ነው ተሳስቼ ነው ይሄ cash register ቦታ ነው።
እ? እ?
ይሄ cash cash register machine Okay።
ደረሰኝ የሚቆረጥበት።
አይ በቃ ተሳስቼ ነው መረጃ ለመጠየቅ ነበር እሺ፣ አቢሲኒያ ደውል 83 97 እሺ thank you እሺ እሺ